પહેલા
જોઈએ હજી નસ હવે አስራ ስድስት ዜሮ ሰባት እና አስራ ስድስት አስራ ሰባት ይህን አዲስ
ብዙ ነህ
አሁን መገናኛ መገናኛና ከብሌ ፖሊስ ስንት አስበልህ ስንት አስበልህ
የዝናብ እ?
ነበር መነሻ አርባ አምስት ነው ይህን አድርጋችሁ ያኛውን ወርደህ ሳውሰኝ ከቦሌ ቦሌ ያስከውን ራሱ ሚሊኒየም እኮ ነው ቦሌ ቦሌ ነው ሚሊኒየም ቦሌ ሆነ እንዴ?
እኮ እሱን ርዕሩን ትነግረኛለህ ብዙ እ፣ አስራ ስድስት አስራ ሰባት
እሺ እሺ
ያኛውን አወቅሽ አገናኘ ይሄ ብቻ ነው ያለው።
የመገናኛውን አውቀዋለሁ ችግር የለውም